ሊንቶክና ሪል ስቴት ሄሎ ስልኝ ታፔላ አንብቤ ነበር የደወልኩት። የሚሸጥ መሬት ይኖራችኋል እንዴ?
ስንት ሄክታር ለግብርና ነው?
እንዲህ ነው የሚደውሉት እኮ እነሱ ሲደውሉ ተገኘ ሰፋ ያለ አራት በአራት መኝታ ቤት ያለው ይኖራችኋል እንዴ?
ለግብርና ነው ያለው፣ ለግብርና የሚሆን መሬት ወደዚህ ወደ ጠፍቷል። ቢዝነስ እየሰመረ ነው።
ያው ለዛ ነው።
በስልሳ ዘጠኝ
በቃ ደውልልሃለሁ። ለማንኛውም በስልሳ ስለ መንሽ የተደወልክለት ለዳኒ
እ ለዳን ያው ተ- እንትን አልደወልኩለትም፣ ግን text አድርጌለታለሁ።
ረስተሽዋል።
አይ ረሳሁትም። ቴሌግራም ላይ text አድርጌለታለሁ። እሺ ብሏል። ቴሌግራም ላይ ፕራይስን ቴክስት አድርጌለታለሁ እንጂ አረሳሁትም። የት ሆነ ነው?
አይ በ- በዛ እንዳታጣጥሚ በ- በ- እኔን አስወጥተሽ ከማለት ምን አንተ እኮ ነህ እንትን እኮ ላይ ምንድን ነው ሊንኩ እኮ እኮ ምን እዛ ይባላል?
ይዘሽ ፕለግ- ሄደሽ ምና እ?
ፕለጉ እኮ አንተ ነህ ብቻዬን ሂጅ። አስፈላጊ ሆኖ ከተገኘ እስኪ በቃ ምን እናያለን።
ይታወቃል?
ያላሰብኩትን አሳሰብከኝ።
ሀሳቡን ሰጠው እንዴ?
እም፣ ያላሰብኩትን አሳሰብከኝ። እንግዲህ እንግዲህ ኃጢአቱ አንተ ላይ ነው።
እሺ፣ እደውልልሃለሁ በኋላ ለማንኛውም እሺ፣ brother